ሮዞ ላይ ተመሰረተ።
hello፣ ጤና ይስጥልኝ።
ጤና ይስጥልኝ።
ጤና ይስጥልኝ።
ይሰማኛል? ጤና ይስጥልኝ። እህታችን
ዞላ ኢንተርናሽናል ነው አይደል?
አዎ፣
ከአሪፍ ቤ ነበር የምደውልሎት።
አሪፌ ከአሪፍ ቤ
አሪፌ ምንድን ነው?
እ ከዚህ በፊት ወደ አሪፍ ቤ ደውለው POS machine ኡ ባትሪ እየጨረሰ እንደሆነ አመልክተውን ነበረ።
አሀ፣ ቆይ እስኪ ሌላ ስልክ ልስጦት እባክዎት
እሺ፣ የሚመለከተው ጋር እሺ፣
ላገናኛት። አየ የህይወት ዜሮ ዘጠኝ ዜሮ ዘጠኝ ስልሳ አምስት ስልሳ አምስት አሁንም ስልሳ አምስት ስልሳ አምስት ሰማንያ ዘጠኝ
ሰማን- ሰማንያ ዘጠኝ
እሺ ዜሮ ዘጠኝ ስልሳ አምስት እሺ፣ ስልሳ አምስት አምስት ዘጠና ሰባት
ዘጠና ሰባት ሰማንያ ዘጠኝ
ሰማንያ ዘጠኝ ስልሳ አምስት ስልሳ አምስት ዘጠና ሰባት ሰማንያ ዘጠኝ exact ህይወት
ህይወት። እሺ፣ እሺ፣ እናመሰግናለን። መልካም ቀን ይሆንላችሁ።
ታንክ ዩ።